hello ጤና ይስጥልን ማን ይባላል?
ሰላም ነሽ?
ጤና ይስጥልን
አንድ high roof
ጤና ለቃችሁ ይስጥልን ነበረ። ሰላም ነሽ? hello ጤና ይስጥልን
hello hello ምን ልርዳዎት?
እኔ- አንድ high roof ለቀሽ ነበርና
ኧረ ሁለት ሺህ ስንት ሁለት ሺ አስራ ስድስት
ሁለት ሺህ አስራ ስድስት ምን ላይ ነው ያየው?
ቲክቶክ ላይ
ይጠብቁኝ እሺ አንዴ high roof ሁለት ሺህ አስራ ስድስት ሳይሆን አስራ አምስት አባት አስራ አምስት ነው hello
አዎ
እና